አለኝ ቃል ኪዳን የሰላም አለኝ መሐላ የምሕረት ጠላት ጋደባ ቢመሽግም አምላኬ ክንድህ አይጥለኝም። አለኝ ቃል ኪዳን የሰላም አለኝ መሐላ የምሕረት ጠላት ጋደባ ቢመሽግም አምላኬ ክንድህ አይጥለኝም። ቅጥሬን በደም ሰርተሃል፣ ነፍሴን በሳት አጥረሃል። ሰፍረዋል በዙሪያዬ መላእክት ጌታዬ። የቱ ጠላት ሊያሰጋኝ የንጉሡ ያንተ ነኝ። በርስቴ ላይ መዘምር ይሄ ነው የኔ ክብር። አለኝ ቃል ኪዳን የሰላም አለኝ መሐላ የምሕረት ጠላት ቢያደባ ቢመሽግም አምላኬ ክንድህ አይጥለኝም። ያንተን ድንበር ተላልፎ ከጽኑ ክንድ ተርፎ የሚነካኝ ማናለ ኃይልን የዘለለ ከሰው የቃል እርግጫ ዝምታ አለው ብልጫ መልእክት አለው ትዕግስት ፍርድም አለ በዘንግ አለኝ ቃል ኪዳን የሰላም አለኝ መሐላ የምሕረት ጠላት ቢያደባ ቢመሽግም አምላኬ ክንድህ አይጥለኝም። አሳልፈ ላትሰጠኝ በራስ ምለህልኝ ባረከኝ እየባረክ ጸጋውን እየጨመርክ አይጠፋም ማኅተምህ የቀረስከው በደምህ በጦርም ተከብቤ ጽኑ ነው ባንተ ልቤ አለኝ ቃል ኪዳን የሰላም አለኝ መሐላ የምሕረት ጠላት ቢያደባ ቢመሽግም አምላኬ ክንድህ አይጥለኝም። አለኝ ቃል ኪዳን የሰላም አለኝ መሐላ የምሕረት ጠላት ቢያደባ ቢመሽግም